እዚህ ጋር ማለት ሲሆን እሱ ጋር እየቆጠረ ነው። አስራ ስድስት ቤት አሁን አንድ ሰው ቢጠራ እዚህኛው ላይ ነው የሚጠራለት ማለት ነው። አወቀ ለሞላ ያወቀም እዚህ ላይ ያወቀ እዚህ ላይ ጠራለት አስባለማ ዝም ብሎ ካልተነካካ ይጠራል።
ስለዚህ ምን ቀረ ማለት ነው?
አሁን እስኪ ወደ ቁጥሩ ይሄንን ላቋርጥና የኪኒሴ